ሰላም ጤና ይስጥልኝ። እንዴት ነሽ? ሰላም ነኝ። እባክዎን ልርዳዎ?
hello ሰላም ነው?
ሰላም እግዚአብሔር ይመስገን። ምን ልርዳዎ?
አልሐምዱሊላህ የማታ
ሄሎ የማታ አንድ ሰዓት ሁለት ሺህ ብር ጠፍቶ account እያስወጣ ያስፈልግ ነበረ። ሁለት ሺህ ብር account እያስወጣው እየፈለገ ነበረ ጠፋው።
withdraw አድርገው ነው አ ውጭ አድርገው ነው ከቤት ቤት account ኦ አ ከዛ ደግሞ አልገባም ነው አካውንትና ቴሌብር አልገባም የቤት ቤት ቁጥር የደወሉበት ነው
አ የቤት ቤት ቁጥር የደወሉበት ነው አ
በዚህ ቁጥር ነው አይደለ ቤት ቤት የሚቀመጡት አ የሚጠቀሙት አ አንድ ሰዓት ማታ አንድ ሰዓት ማታ ሁለት ሺህ